ሄሎ ሄሎ አቤት ሰላም እግዚአብሔር ይመስገን።
ቴድሮስ ነህ?
አዎ አዎ የልጌትነት ኮንታክት ላይ አግኝቼ እ ከቴሌ ነበር የምደውለው።
እሺ እምቲ ያላችሁ አይደል?
አዎ አዎ ማነው ዛሬ ቴክኒካል ልጌትነት?
ፐርሰኑ? እ?
እ፣ ቴክኒክ ፐርሰን ስልክ ልስጥህ እስኪ ስጠኝ።
ዜሮ ዘጠኝ
አንዴ ጠብቀኝ። ቆይ ዜሮ ዘጠኝ ስልሳ አምስት
ዜሮ ስልሳ አምስት ስልሳ አራት ስልሳ አራት ስድስት ሰባ ስድስት አስራ ስድስት
አስራ ስድስት short አዎ።
ኮዳችሁ ስንት ነበር?
እ፣ short code ኡ ስንት ነበር? ሰባ ስንቱ ቃ አንዴ እስኪ አንድ ሀምሳ አራት ነው።
ሰባ አንድ ሃምሳ አራት አዎ ማን ነው ስሙ የዚህ technical person?
ዳ- እ፣ technical person ኡ ቴዎድሮስ አለማየሁ
ቴዎድሮስ WhatsApp ላይ ግባና አሁን check አድርገው።
ምን ምን ዋት ላይ migration እየተሰራ ነው።
አ፣ በፍጥነት እንትን አድርገው፣ check አድርገው።
እ፣ WhatsApp ላይ ገብቶ በምን contact communicate ያደርጋሉ person ኦቻቸው።
አንተ ታደርገዋለህ?
እዚህ person ኦቻችን communicate አዎ።
ይደረጋሉ፣ create ይደረጋል። በቁጥሩ search አድርጎ ይግባ። ሰባ አንድ ሀምሳ አራት እኔ add አደርገዋለሁ እሱ ነው።
እሺ እሺ እሺ